በማሰብ ቢጫ ራሄል ባኩት ምንለባት
ማሽን ነበረኝ እና ትናንት እየሰራ ባለበት የሆነ ነገር ድምፅ አሰማና አስተቃርዶ አበ
አሁን አያቀዘቅዝም
አያቀዘቀቃ እንትን አይሄድም አይሰራም። ሲቀዳበት በጣም አረፋ ያደርጋል።
እሺ የቲና አንበር አለት
አለኛ እሺ እሱን ጋር
ዜሮ ዜሮ አርባ አንድ ዘጠና አምስት አርባ ዜሮ አምስት ዳቦም ግማሽ እንጀራ እስከ በድጋሚ ንገሩን።
ዜሮ ዜሮ አርባ አንድ
ዜሮ ዜሮ አርባ አንድ ዘጠና አምስት አርባ ዜሮ አምስት
አርባ ዜሮ አምስት ዜሮ አምስት አዎ
ወይ ሽሮ ነው የሚለው አዎ ወይ ነው
የት አካባቢ ነው?
እ፣ ፍርድ ቤት ቴምስ ሰፈር ፍርድ ቤት ቴምስ ሰፈር
እሺ ማን ልበል ስም?
ኃይለማርያም
የአባት ስም?
መዓዛ
መዓዛ አ መዓዛ ከበደ
አንድ የመስመር ላይ ጠብቁኝ። ሄሎ አቤት መስመር ላይ አንድ ይጠብቁኝ። እኔ የደወልኩበት ስልክ ቁጥር አለ?
አ
እሺ ያው ለሚመለከተው አካል ያስተላልፍ ይሆናል። ስልክ ነው። ሌላ ምርድት ነገር አለ? እሺ፣ ስለ ደወል እናመሰግናለን። ስለ መስተንግዶ ያሉትን ሀሳብ አስተያየት አንተ በኋላ ያስቀምጡ። መልካም ጊዜ